ጤና ይስጥልኝ። ስፖርት ነው ባኮምድጃ
ቦነስ አግኝቼ ነበረ እና መቀመር ስል አትችልም እያለ እንትን ይለኛል።
ምንድን ነው የሚለው? ልከዋል ቴሌግራም ላይ
ቴሌግራም እሱ እምባለኝ እኮ እሱ አስላለኝ ቴሌግራም ቁጥር የያዙ የኛን የቴሌግራም
እ የቴሌግራማችንን ቁጥር የያዙ
እሺ እሱ እሱ ሊያዝና እሺ ንገሪኝ ዜሮ ንገሪኝ ዘጠኝ ሰባት ስምንት
ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ